ስደብቃት ጆሮዬ የሰማ የምወዳት ፍቅሬ ፊቴ ስትታማ ለእኔ ከመናገር ንገሯት ለራሷ ምንም ሚስጥር የለም ሁሌም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ እኔ ተበደልኩኝ ብዬ አልመታሁን ወስኖታ ምነው በከንቱ እንዲርቃ ባትገፋፉኝ ሰባት ማታ እኔ ነግራታለሁ ሁሉ ከቶ ምንም አልደብቃት ሁሌም እኮራለሁ በእሷ እንደ ራሴ ነው የማውቃት አትምከሩኝ ምንም መቼም ከሷ በላይ አትቀርቡኝም ገና ከዚህ በላይ ጨርቄን ብጥል ይላት ቀር አይለኝም ብትበድለኝ እንኳን ቆማለሁ ከጎኗ ሆኜ ዋሷ አብሬ አላማት ምንም ሚስጥር የለም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ እንዴት ልደብቃት ጆሮዬ የሰማ የምወዳት ፍቅሬ ፊቴ ስትታማ ለእኔ ከመናገር ንገሯት ለራሷ ምንም ሚስጥር የለም ሁሌም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ ለሰው ጸባይዋን ኮንኖ ከጀርባዋ ከማላፈስ ለምን ጥፋቷን ፊት ለፊት አትነግሯት በቅን መንፈስ በቃ ምንም ትሁን ምን አፍቅሯታ እኔናቴ ሰዋት ቅር ይለኛል እሷ ስትታማ ፊት ለፊቴ አብቱም ከሩኝ ምንም መችን ከሷ በላይ አትቀርቡኝም ገና ከዚህ በላይ ጨርቄ ብጥል ይላት ቀር አይለኝም ብትበድለኝ እንኳን ቆማለሁ ከጎኗ ሆኜ ዋሷ አብሬ አላማት ምንም ሚስጥር የለም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ በኔና እሷ በኔና እሷ ሚስጥር የለም በኔና እሷ በኔና እሷ በኔና እሷ